ሄሎ
ሄሎ
አሚር ነኝ። ምን ልርዳ?
አይ ከቴሌብር ወደ ቤት ቤት ጨዋታ ልኬ ነበር። መሰባበር
ሜሴጅ ጨዋታው ስምን ውስጥ ጭምር ነው ገንዘቡ። አሁን ልጅቷ ላይ ነበር።
ነበር
አሁን በምስል ላኩላት ፎቶ እሺ፣ ልካሃል?
ልጅ ታረቂ። አዎ
እሺ፣ በዚህ ቁጥር ማለት ዜሮ ዘጠኝ አስራ አምስት ሰባ አራት ሰባተኛ ክፍል
እሺ፣ ቼክ ያደርጉልሃል ቴሌግራም ላይ። እሺ፣ ትንሽ ወደ ጠብቅ።
ላኩላት hi ብዬ
እሺ፣ እሺ፣ ታ- ታየዋለች፣ ታየዋለች፣ እሺ፣
እ?
ታየዋለች። ቴሌግራም ላይ ነው አይደል?
አዎ እሺ፣ እሺ።
እንዳጠብቅ
ስምህ ስምህ ማን ነው? ማን ነው ስምህ?
በመስቀል ገብረስላሴ ተመስገን።
ገብረስላሴ
እሺ፣ አሁን አይቼዋለሁ።
እ?
እኔው ራሴ check እያደረኩልህ ነው።
ይሄ ነው።
እሺ፣ አሳውቃለሁ። ሪፖርት አድርጌው ለቻፓ፣ ከዛ በኋላ አሳውቃለሁ።
እና ቴሌግራም ውስጥ ጠብቅ
አዎ ይሄው
አዎ